Sullivan.
Hello, hello.
Doing Sir.
YouTube now.
ስሜት ስልኝ።
አራተኛ ዙር የወጌሻ መዝገቢያ ቁጥር
ኦኬ መመዝገብ ፈልጌ ነበር። ምንድን ነው መስፈርቱ?
ስሞትም አልበል።
ኪያ እባላለሁ።
እሺ ኪያ ማን ኪያ ሲቲና ማን- ማን ሲቲና ሲቲና
ቲና።
አ
እሺ ስልኮትን አንዴ ሊነግሩኝ ይችላሉ?
0943 እሺ 83
እሺ 20 85
ሀያ
85 አምስት እሺ አድራሻው የት ነው?
ሰሚት ኮንዶሚኒየም ወደ ሰሚት አካባቢ ወደ ፍየል ቤት አካባቢ ምናምን።
እሺ እሺ ማስታወቂያውን ከምንድን ነው ያዩት? ሊነግሩን ይችላሉ?
ከዛ ከዶንኪ ቲዩብ ነው።
Okay አሪፍ ቆይ እሺ አንዴ እሺ።
በምንድን ነው መማር የሚፈልጉት? በአካል ነው?
በአካልም በ- አዎ በአካል ይሻለኛል።
Okay እሺ okay እሺ በአካል እ፣ class የሚጀምረው የካቲት 25 ነው የፊታችን ሰኞ አዎ ሰኞ አዎ ሰምቻለሁ። ስንት ሰዓት ስንት ሰዓት አካባቢ ላይ?
11 ሰዓት ተኩል እስከ አንድ ሰዓት ተኩል ነው የሚሆነው Okay ከምሽቱ 11 ሰዓት።
ተኩል እስከ አንድ ሰዓት ማለት ነው።
እሺ
ያው የክፍያ ሁኔታ በ credit hour ነው። credit hour ስንል አንድ credit hour 750 ብር ነው። class ኡ ለሶስት ወር ነው የሚቆየው። በዚህ Okay።
ሶስት ወር ውስጥ 20 credit hour ነው የምትወስዱት። አጠቃላይ የሀያው credit hour 15 ሺህ ብር ማለት ነው። እስከ እሺ ሰኞ ድረስ የካቲት 25 ድረስ
Okay ችግር የለውም። በቃ የሚቆይ እሺ።
ከሆነ discount አለ።
Okay እስከ መጨረሻው የሚሄድ ከሆነ እስከ መጨረሻው ሳይሆን እስከ የካቲት 25 ድረስ እስከ ሰኞ ድረስ ለሚመዘገቡ ተማሪዎቻችን discount አለን።
እሺ
የሱ ተካ- ተ- እንትን እንዲሆኑ ነው ተካፋይ እንዲሆኑ ነው ያሳወቅኩት ብዬ ነው። ሲወስኑ ይደውሉልን፣ account እንልካለን።
እሺ እናቴ እሺ